Ernst Ludwig? ሄሎ ሄሎ
ጤና ይስጥልን ውድ ቤት ጤና ይስጥልን።
እሺ ምን ነበር ይቅርታ
የውድድር ብር እናስገባለን ብላችሁም ነበር አልገባም መሰለኝ።
ምን ነበረ ውድድሩ አ?
ምን ነበር win አሸናፍ አሸንፈን ነበር እኮ አ?
ምንድን ነው ጨዋታው ጨዋታው ምንድን ነው ጨዋታው እም።
ጨዋታውን እኮ ነው እያለች Plinko ን ነው
Plinko እ
እንት- መጀመሪያ ጨዋታውን እርግጠኛውን ብዙ ጨዋታ እኮ ነው ያለው አይደለም Plinko ነው።
እሺ win አድርጌ ነበር አዎ win አርጌ ነበር አስራ ስምንት ላይ ነው አስራ ሶስተኛ ላይ አስራ ሶስተኛ ላይ አ እሺ አንዴ ጠብቀኝ አየ በዚህ ስልክ አይደለም
ሄሎ
ማንን እሺ ሄሎ ሄሎ ክፍያ ጀምሯቸዋል ይውርዱ አዎ ቀኑን እኮ ስላላወቅኩ ነው አልተጀመረም ገና ነው አልተጀመረም። እሺ አዎ ለዛ ነው እኮ እየጠየኩልህ ነው እሺ ወይ መልሼ እደውልልሃለሁ ልንጠይቅ ነው እኛም እሺ እሺ እሺ